ሰላም ጤና ይስጥልኝ።
ጤና ይስጥልኝ። ትእዛዝ አዝዤ ነበር። አንደኛው አርብ ዕለት ነው ያዘዝኩት የነበረው አልመጣልኝም። አንደኛው ደግሞ በእናንተ ስህተት ትናንትና ነው ምናምን ያዘዛችሁት አልመጣም። አንድ ላይ ነው ኮዱ ገብቶልኛል።
ሶስና አዎ
የት አካባቢ ነበር? ይቅርታ ቦሌ ቡልቡላ ማርያም ማዞሪያ አርብ ዕለት እኮ ደውሎልኝ ነበረ ልጁ ግን አልመጣም።
ከአርብ ዕለት ጀምሮ ምንም product አልተቀበሉም ነው?
አቃ ምንም ነገር ደወለና አካባቢዬን ነግሬው አልመጣም። መልሶም አልደወለልኝ። ከዛ ሁለተኛው እና ሶስተኛው product ደግሞ ተላከልኝ text ኦዱ ግን አለ ያው ምንም የደረሰኝ ነገር የለም እስካሁን
እየመጣሉት እንደሆነ ነው ደግሞ እዚህ ጋር የሚያሳየው። ወጥቷል፣
አዎ okay እቃው ወጥቷል።
እቃው ወጥቷል። አዎ
ስለዚህ እናሳውቀዋለን ለ driver ኡ እንዲደውሉሎት መቀበል ይችላሉ። ይመጣሉት።
እሺ እሺ